ተቆርጦ ነበር
ምን አልከኝ?
ኔትወርክ አቋርጦ ኔትወርክ አቋርጦ ነበር። አሁን የደወልኩልኝ እኔ።
እሺ ምን ነበረ?
አስተላልፌ ነው transfer ያለንልኝ እስካሁን አልገባልኝም።
ስንት ብር ነው?
አንድ ሺህ አምስት መቶ
አንድ ሺ አምስት መቶ አዎ
እሺ ቤት ቤት ቁጥር ኬ ነው?
እ?
ቤት አዎ።
ቤት ቁጥር ኬ ነው?
የምን ቁጥር?
check ላድርግልህ ቆይ።
እሺ
ዛሬ ነበር ያደረከው?
ዛሬ አይደለም፣ አርብ ለሌት ነው። አርብ ለሌት ወደ ስድስት ሰዓት አካባቢ።
አርብ አዎ ሺ አምስት ነው ያልከኛ?
አዎ
እሺ deposit ነበር ያደረከው?
ዲፖዚት አድርጌ
እሺ አልገባልህም።
አይደለም deposit አድርጌ ገብቶልኛል። ተጫወቱበትና እሺ ከዛ በኋላ withdrawal ነው ያደረኩት። withdrawal አድርጌ withdraw አንድ ሺ አምስት መቶ አንድ ሺ አምስት መቶ withdraw ገብቷል። ፋሲል አማን አይደል አዎ ገብቶልካል። እሺ አንድ ሺ አምስት መቶ በስምንት ነው የገባልክ።
በስምንት ማለት በዛኑ ቀን የገባልህ በአርብ ነው የገባ የተመለሰልክ። ሺህ ባላንስ አምስት ላይ የለማ ገብቶልካል።
ባላንስ ገብቶልካል።
ላይ balance ላይ የመጣልኝማ ለኔ
የዛኑ ቀን ገ- ወደ እንትን ገብቶላል። በቀኑ ገብተህ check አድርገው። ንግድ ባንክ ላይ አይደል የላከው?
አዎ ንግድ ባንክ ላይ check አድርገው።
እሺ እሺ አባ መልካም ቀን።